ጤና ይስጥልኝ። ቲኤስኤ በረራ መረጃ ማዕከል ባኮ ምረዳው
ትኬት ለመቁረጥ ነበር ወንድሜ።
ይቻላል። ከየት ወዴት ነበር የፈለጉት?
ለአርብ ከአዲስ አበባ ባህር ዳር
እ?
አርብ ከነገ ወዲያ
ከነገ ወዲያ ከአዲስ አበባ ባህር ዳር።
አ
እሺ፣ አንድ ደቂቃ።
እሺ
ለአንድ ሰው ነው።
ለአንድ ሰው አዎ።
መሄጃ ብቻ ነው አይደል? መመለሻ የለውም።
መ- መሄድ ብቻ ነው።
እሺ ይቅርታ መስመር ላይ ስላስጠበቅኩት።
ችግር የለም።
ጠዋት አስራ ሁለት ሰዓት ከሰላሳ አምስት አለ።
አ
ከዛ ሁለት ሰዓት ከሩብ አለ። ሁለት ሰዓት ከአስር አምስት ሰዓት አካባቢ አለ። አምስት አምስት ስድስት ሰዓት ሰባት አካባቢ ላይ አ
አራት ሰዓት ከአስር እና አምስት ሰዓት ከአርባ አለ።
እሺ አምስት ከአርባውን አድርግልኝ።
የአምስት ከአርባው አ
ዋጋው አራት ሺ አምስት መቶ ሰማንያ ብር ነው።
አራት ሺህ አምስት መቶ ሰማንያ አዎ
okay እሺ
ሽማል በል ስሞትን አጸደ ማርያም መኮንን
አጸደ ማርያም መኮንን አያሌው
አጸደ ማርያም መኮንን አያሌው አ
ወይዘሮ ወይዘሪት ወይዘሮ አንድ ህጻን ልጅ አላት። ችግር የለውም። አ? ስትመጣ እንደዛ ነው ህጻን ልጅ።
ያለችው። እ?
ህፃን ልጅ ከስንት አንድ ዓመት ዓመት በታች?
አንድ ዓመት ከስምንት ወር አንድ ዓመት እኮ ይያዝላታላ።
ምን ወንበር?
ወንበር ሳይሆን ብትታቀፍም ተመዝግባ ነው የምትሄደው።
እሺ እሺ ክፍያ ይኖረዋል የሷ።
Okay። ስመጣ ግን አልከፈለችም። ምን ያክል ይሆናል?
የአዋቂውን ሰላሳ percent ነው
ስንት ይሆናል? ስለሆነ ንገረኝ።
አጠቃላይ እሺ ልንገሩት። አራት ሺ ስምንት መቶ ሶስት ብር ነው የሚሆነው ነፃ ነው።
አራት ሺህ ስምንት መቶ ሶስት አዎ
እሺ እሺ
ይሁን።
ይሁን። አዎ።
እሺ አንዴ ስማቸውን ያስታውሱኛል? አጸደ ማርያም
አጸደ ማርያም መኮንን አያሌው
አጸደ ማርያም መኮንን ያለውና አንዴ ቆይ።
የህፃናት ስም ያስፈልጋል አዎ ይመዘገባል።
እና check ላርጋትና ልደውል መልሽ። እንዴት ላርግ ታዲያ?
አያውቁትም የሷን ስም።
አላውቀውም። ቆይ በሌላ ስልክ ነው።
እሺ አንተ ይቻላል።
እሺ አንተ እስክሪብቶ እስክሪብቶ ነው አንተ አባባ እስኪ መልስልሃለሁ። ሄሎ
ሄሎ ሄሎ ዳግማዊ በላይ
ዳግማዊ በላይ አ
የአያቷን ስም ያውቁታል?
በላይ ማን ነበር? እሱንም ልጠይቃ። ቆይ እሺ ችግር የለም ይቅር።
ችግር የለም። አይ ይንገር
እሺ እሺ መልሼ ልደውልዎት ወይ እንዳይቆጥርቦት?
ቆይ ቆይ፣ ችግር የለም ችግር የለም ጠብቀኝ።
እሺ።
እ፣ በላይ ማነ በላይ- በላይ ተስፋዬ ደ-
በላይ ተስፋዬ ደግሞ በላይ ተስፋዬ። አዎ።
እሺ።
እሺ
ም- ምን ላይ ሌላ ቴሌግራም ይጠቀማሉ በዚህ ስልክ?
አዎ አዎ።
እሺ። አሁን እልክልዎታለሁ የመክፈያውን አማራጭ
እሺ እሺ በዛ ላይ ከፍለው screenshot ኡን ይላኩልን።
እሺ፣ እልካለሁ። እሺ እሺ። ከዛ ትኬቱ ይልክልዎታል።
እሺ እሺ እናመሰግናለን ስለደወሉ። መልካም ቀን።
እሺ፣ ወንድሜ አመሰግናለሁ። እ